hello ድሮ website አለን እንዴ?
website አለን ግን ቆመዋል። ለግድ አይ- አይሰራም አይደለም።
ምን ነው አይ የሆነ ሰዎች website ኣችሁን ስጡን እያሉ ናቸው ያሉት።
ምን አሉ?
website ኣችሁን ስጡን እያሉ ናቸው ያሉት።
website ኡን መሰጥ አዎ።
ትችላለች፣ ግን ያው በ- አሁን ከ- ከተከፈተ ወዲያው ቶሎ እንትን ያደርጋል። check ላድርገው።
በቃ እሺ፣ እሺ።
ግን ስጪው ወይ ከፈለጉ።
ስልክ ልስጣቸው?
አይ ከፈለጉ ስጪያቸው አንቺ website ኡን፣ ችግር የለም።
የት አለ website? ምን የሚለው ነው website?
ደብሊው ደብሊው ዶት
እሺ አንዴ ደብ- ጠብቀኝ። ደብሊዩ ደብሊዩ ደብሊዩ ዶት H O F H H O F ኢትዮጵያ gap የለም ኢትዮጵያ dot በሙሉ gov dot ET dot com dot gov GOV gov እ dot ET ET እሺ ሙሉ በሙሉ H O F ኢትዮጵያ
H O F ኢትዮጵያ እሺ እሺ እሺ።